በጣም ወጣ ብቅል
ሲያምር ወጣ በሚገርም ሁኔታ
ሲያምር ወጣ በጣም ወጣ ብቅል
ሲያምር ወጣ እኔ እንዳልኩት እስከ ዳር ሲያምር ከልብ ያለ ፈጣን ነው እውነተኛ ስሜት ነው ስለው ስናገረው ነው ያልኩት ይሄንን ነው አረንጓዴ ቢጫ ቀይ ለብሶ ለብሶ ደርሶ አቤት አቤት በየቤቱ ፈሶ ወጣ በጣም ወጣ ፍቅር
ሲያምር ወጣ በሚገርም ሁኔታ ሄድ ሄድ ሄድ መለስ ደሞ ጎርደድ መለስ ሄድ ሄድ ሄድ መለስ ጎርደድ ሄድ ሄድ ሄድ መለስ ደሞ ጎርደድ መለስ ሄድ ሄድ ሄድ መለስ ጎርደድ አይደምቅም ያላንቺ አይሰጥም ስሜት ስሜት ሁሌም ስሜት ሄድ መለስ በይ አምረሽ ታይበት ውበት አለሽ ውበት ሄድ ሄድ ሄድ መለስ ደሞ ጎርደድ መለስ ሄድ ሄድ ሄድ መለስ ጎርደድ ሄድ ሄድ ሄድ መለስ ሄድ ሄድ ሄድ መለስ ጎርደድ ወጣ በጣም ወጣ ፍቅር
ሲያምር ወጣ በሚገርም ሁኔታ
ሲያምር ወጣ በጣም ወጣ ፍቅር
ሲያምር ወጣ እኔ እንዳልኩት እስከ ዳር ሲያምር ከመዋደድ በላይ ነው በልባችን ውስጥ ያለው ስለው ስናገረው የው ያልኩት ይሄንን ነው ተዘጋጅቶ ፍቅር ቀን ቆጥሮ ተመቻችቶ አቤት አቤት ፈትለካንቺ